አይ ነው ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልህ።
ሰላም ነው።
ሰላም እሺ፣ ምን ልርዳው?
የተጫወቅኩ ነበርና ውድድሩ አጋጣሚ ሶስት ሺ ሶስት ሺ አረኩኝ። ከዛ ሁለት ሺ አረኩ ብዬ ማለት ነው እ ምን አሉኝ?
ቼክ አድርጌ ነበር እስካሁን አልደረሰኝም።
በደወሉበት ቁጥር ነው።
አዎ አዎ፣
እስኪ ንገሩኝ አንዴ። ይቅርታ የሳይንስ ላ- ስልኩን አዎ፣ እሺ፣ ዜሮ ዘጠኝ ሀምሳ አምስት እሺ
ሀያ አንድ ሰማንያ ሁለት ሁለት ሰማንያ ሁለት ሰባ ሁለት
ሰማንያ ሁለት ሰማንያ ሁለት እሺ በዚህ ስልክ ነው የምናገናኛችሁ። ምክንያቱም ጀማል የያዘበት ስለሆነ በዚህ ደውሉ።
አዎ በአንድ ስለምን ስለምን ማለት ቴንኪው።
በዚህ ይላሉ። እሺ እሺ እሺ